ሄሎ
ጤና ይስጥልኝ ደንበኛችን ከቢጃ የነበረ የምንደውለው እሺ እናቴ ተቋረጠ አዎ ተቋረጠ አ እሺ ችግር የለውም አሁንም ቅሬታዎትን አስተላለፍ ለውታለሁ ግን በሁለት ሰዓት አልመጡም ማለት ምናልባት ሌሎች አይ ሁለት ሰዓት አይሆን ልጅ ጠዋት ስደውል ወደ ሶስት ሰዓት ምናምን ነበር ከሁለት ሰዓት በኋላ ብላይ ማለት ነው ጋሚ ስደውል ያው እሺ ግን ዞሮ ዞሮ ዛሬ ይመጣሉ ይሰራሉ እንዴ
ወረፋውን ጠብቀው ይመጡልዎታል ችግር የለውም እሺ እሺ ማ ሰው ስለሚያስመዘግብ ወረፋውን አስይዝልዎታለን እሺ እሺ አመሰግናለሁ ስለ አገልግሎት ያለዎትን ሀሳብ አስተያየት ከምን ድምጽ በኋላ ያስቀምጡ መልካም ቀን